ዊዙ አይቼ ነበር እማዬ በዜሮ ዘጠኝ አስራ አንድ ላይ አቢሲኒያና ህብረት ባንክ አልገባም።
እሺ ዜሮ ዘጠኝ አስራ አንድ ዜሮ ስድስት ዜሮ ስድስት ሀምሳ አምስት ዘጠና ሶስት
ሀያ አምስት ሀያ አምስት ሺህ ብር ነው። እሺ confirm አድርጌ ይላለሁ። ትንሽ ቆይታ ይገባላል።